Hello, person. ሄሎ ይሰማሃል? ወዴት ነው የሚሰማው? የሆነ ሰዎች ነው የሚሰማው? ሰዎች ኦኬ። በዚህ ስፒከር አለው? ኦ ስፒከር አለ። እ?
ስፒከር ላይ ነው የሚሰማው።
ስለዚህ ያንተ ለምን አይሰማኝም?
እኔ መስማት ነበረ በጣም
እ ገጠር ውስጥ ገጠር እ አሁንስ አሁንስ ይሰማል?
አትሰማ ይሰማል? አሁንም በዚህኛው speaker ነው ይሰማል። እ headphone ስላለስ hello hello ይሰማል? እ ታች ነው የሚሰማው እ እ
ታች ይሰማል እ ሄሎ ሄሎ ማይክ ቴስት እናድርገው አሁን